ሄሎ ሄሎ ሰላም ጤና ይስጥልን።
ሰላም ሉማ ፒክቸርስ አዎ እሺ ከኢንተርኔት ላይ ስልካችሁን አግኝተን ነበረ ዊፕላስ ሶሉሽን እንሰኛለን።
okay ዊፕላስ ሶሉሽን አንድ application ነበረ ይዞ የመጣው እና በውስጡ ደግሞ አርባ የተለያዩ አገልግሎት ሰጪ ድርጅቶች ይገኛሉ። ከዛም ውስጥ አንዱ photographer ኦች ናቸው እና እናንተም photographer እንደመሆናችሁ መጠን register እንድታደርጉና እናንተና client ኦቻችሁ እንድትገናኙ በነፃ ልጋብዛችሁ ነበር የደወልኩት።
okay sure okay እሺ በዚህ ስልክ ቴሌግራም ትጠቀማለህ?
አዎ እሺ link ኡን ልላክልህና link ኡን አይተኸው ስትሞላ ያጋጠመ ችግር ካለ ወይም መሄድ ያቃተ step ካለ text ታደርግልኛለህ።
sure sure ችግር የለም።
okay እሺ መልካም የስራ ቀን ይሁንልህ።
እሺ ላንቺ